ውስድሮ ውስድሮ አርግቼ ነበረ አልወጣልኝም። ፕሮጀክት እያለኝ ነው።
ስንት ብር ነው?
አስር ሺህ አስር ሺህ እሺ። የደወልክበት ነው የቤት ቤት ቁጥር?
አይደለም ሌላ ነው።
እሺ፣ አንድ ጊዜ ጠብቀኝ መስመር ላይ ትነግረኛለህ። ቁጥር ዛሬ ነው ትናንት?
አሁን አሁን ገና
እሺ፣ ስልክህን ንገረኛ።
ዜሮ ዘጠኝ አስራ አምስት
እሺ፣ አስራ አምስት ዜሮ አራት
እሺ፣ ሀምሳ ሶስት እህ ዜሮ ሶስት
አስር ሺህ ነው ያልከኝ አይደል?
አዎ
እሺ አስራ አምስት ዜሮ አራት ሀምሳ ሶስት ዜሮ ሶስት አይደል?
አዎ
እሺ confirm አድርጌልሃለሁ። አሁን ገብቷል። እሺ check አድርግ።
አዎ እሺ መልካም ቀን። ስለደወልክ እናመሰግናለን ወንድሜ።